ሙሽሮች፣ እናት አባት፣ ዘመዶች፣ ወንድምት ሚዜ፣ አጃቢ ጓደኞች፣ ዛሬ ነው ቀን ለሙሽሮች የደስታ እናድምቀው በጭፈራ በእልልታ። ዛሬ ነው ቀን ለሙሽሮች የደስታ እናድምቀው በጭፈራ በእልልታ። በእናት በአባቷ ቤት በጨዋነት አድጋ በክብር ተዳረች ባሳር ተፈልጋ ለእህት ወንድሞቿም ኩራት ናት ክብር እንዲህ በወግ ማዕረግ በዓለም ስትዳረግ ረሰ አበጀሸኛሎ ጋ አበጀሸኛሎ ጋ ባሳር ተገኘሽ በፍለጋ አበጀሸኛሎ ጋ ረሰ አበጀሸኛ ልጂ አበጀሸኛ ልጂ ባሳር ተገኘሽ ባማላጂ አበጀሸኛ ልጂ ኩሉ ኩሉ ማንኩሏታል ኩሉም ማንኩሏታል ባተኳለውም ያምርባታል ኩሉም ማንኩሏት ኩሉ ኩሉ ማንኳለሽ ኩሉም ማንኳለሽ ባተኳይውም ሲያምርብሽ ኩሉም ማንኳለሽ ናፍቆትሽ ነሳኛ ደብ ላግኝሽ በምን ሰበብ ፈልገሽ መላሃ ዘዴ እስቲ ለሌሽ አንዴ መች ትመጫለሽ እንዴት ልከረስ መች ትመጫለሽ የቀረሽ እንደው መች ትመጫለሽ ይመችሻል ወይ መች ትመጫለሽ የጓጉለት ቀን መች ትመጫለሽ ቀኗ ይገፋ መች ትመጫለሽ ናፍቀሻል አሎይ መች ትመጫለሽ በሰው ታጅበሽ ናፍቆትሽ ነሳኛ ደብ ላግኝሽ በምን ሰበብ ፈልገሽ መላ ዘዴ እስቲ ነይ ልሽ አንዴ አንቺ ወጣት ዛሬ ነው ሰርግሽ ደስ ይበልሽ ሙሽርዬን አይባባ ሆድሽ በመሄድሽ አንቺዬ ደሞ አንቺዬ ደሞ ምንድነው መባባት ምንድነው ማቀርቀር ትዳር ይዞ መውጣት ለማንም ሰው አይቀር ተራውን ጠብቆ ሁሉም ሰው ይዳራል ከቤተሰብ ጋራ ሁሌ መች ይኖራል አንቺ ወጣት ዛሬ ነው ሰርግሽ ደስ ይበልሽ ሙሽርዬን አይባባ ሆድሽ በመሄድሽ ሳምራዬ ሳምራ ሳምራዬ እራሴ ያመኛል ፈውስናት ይለኛል አይኔን ያመኛል እሷን ይለኛል ከንፈሬ ያመኛል ትሳብስ ይለኛል አንገቴ ያመኛል ትቀፍ ይለኛል እጄንም ያመኛል ደባብሳት ይለኛል እግሬንም ያመኛል ሂድላት ይለኛል አረነይት የረነይ አረነይት የረነይ አረተየረተይ አረተየረተይ አረተየረተይ አረተየረተይ የእናትና አባ ፍቅር ያስለመዱሽ ጉርሻ ቢልሽም ቅርቅር ምንም ወግ ሊሆን ሲዳሩ ማልቀስ ትዳርም ጣፋጭ ነው ይበልሽ ደስ ደስ መሄዷ ነው ተከትላ ባሏን ግማሽ አካሏን መጓዟ ነው ወደ አዲሱ ቤቷ ትዳር መስርታ ንቦ ንቦን አትናደፊ ንቦን አትናደፊ ሙሽሪትን ዞረሽ ለፊ ንቦን አትናደፊ ሙሽራውን ዞረሽ ለፊ ንቦን አትናደፊ ሚዜዎቹን አይተሽ ለፊ ንቦን አትናደፊ አጃቢውን አይተሽ ለፊ ንቦን አትናደፊ እናት አባት ብለሽ ለፊ ንቦን አትናደፊ እህት ወንድም ብለሽ ለፊ ንቦን አትናደፊ ቤተዘመድ ብለሽ ለፊ ንቦን አትናደፊ ንቦ ንቦ ንቦ ንቦ ካባ ልበሽ ደርበሽ ልበሽ ደርበሽ በአገር ልብስሽ ተውበሽ ልበሽ ደርበሽ ካባ ልበሽ ደርበሽ ልበሽ ደርበሽ በውጫኖ ተውበህ ልበስ ደርበ እዩት ካባው ሲያምርባት ካባው ሲያምርባት የበለጠ ሲያሱባት እዩት ሲያምርባት ካባው ሲያምርባት ካባው ቤሎ ሲያምርባት ቤሎ እሸት የወይናን እሸት የወይናን እሸት የወይናን እሸት የወይናን ከቤተሰብ አብሮ ማደግ ከጎረቤት አብሮ ማደግ ባያስችልም ምን ይደረግ አይቀር ሆኖ ሞትና ሰርግ ድረው ሸኙሽ በወግ ማረግ ድረው ሸኙሽ በወግ ማረግ ሙሽር እንግዲህ ፈቅደዋል ውሰዳሽ በሉ ሰዳት በሉ ሰዳት እንደ ራስህ ልትወዳት ቃል ገብተሃል ላትከዳት አጋርናት አስብላት ተንከባክበ በደንብ ያዛት ተንከባክበ በደንብ ያዛት ሙሽር እንግዲህ ፈቅደዋል ውሰዳት ኩራት ኩራት አይልህም ሞይ ኩራት አይልህም ሞይ ይሄን ዓለም አይተለም ሞይ ኩራት አይልህም ሞይ ምኞትህ ሰምሮ የለም ሞይ ኩራት አይልህም ሞይ ኩራት ኩራት ይበልሽ በጣም ኩራት ይበልሽ በጣም ከዚህ በላይ አለማይ በጣም ኩራት ይበልሽ በጣም ከዚህ በላይ ደስታማይ በጣም ኩራት ይበልሽ በጣም ኩራት ይበልሽ በጣም ኩራት ኩራት ኩራት ኩራት ኩራት ሙሽራው ተነሳ ሽራው ተነሳ ሊወስዳት ተነሳ ጉልበት ስሞ እጅ ነሳ ለእናት አባት እጅ ነሳ ለእህት ወንድም እጅ ነሳ ለአክስት አጎት እጅ ነሳ ለቤተሰብ እጅ ነሳ ቤተ ዘመድ እጅ ነሳ ሙሽራው ተነሳ ሊወስዳት ተነሳ ኦን የቤተ ዘመዱ ኦን የቤተ ዘመዱ ኦ ዘመድ ነን ያላችሁ ኦ ወገን ነን ያላችሁ ኦ ሙሽራው ያላችሁ ኦ ሙሽሪት ያላችሁ ኦ ሚዜ ነን ያላችሁ ኦ አጃቢም ያላችሁ ኦ ወንድም ነን ያላችሁ ኦ እህት ነን ያላችሁ ኦ ጎረቤት ያላችሁ ኦ ጓደኛም ያላችሁ ኦን እናቱን ያላችሁ ኦን አባቷን ያላችሁ ኦ ሆይ ኦ ሆይ እንግዲህ ያውና ፈረሱን ሜዳውን እንግዲህ ያውና ፈረሱም ሜዳውም ትከሻውን ያሳይ የዘመዱም ባዳው ኦ ሚዜሽ የታለች ኦ ሚዜህ የታለ ኦ የሚዜሽ ትከሻ ኦ የሚዜህ አንገት ኦ የታለ ወንድሟ ኦ የታለች እህቷ ኦ የሉም ጓደኞችሽ ኦ የሉም ጓደኞች ኦን እናቷን ያላችሁ ኦን አባቱን ያላችሁ ኦ ሆይ ኦ ሆይ እንግዲህ ያውና ፈረሱም ሜዳውም እንግዲህ ያውና ፈረሱም ሜዳውም ትከሻውን ያሳይ የዘመዱም ባለው አይፈራም ከማይፈራም አይፈራም ከማይፈራም በላንተም የድርሻህን አሳየን ትከሻህን አይፈራም ከማይፈራም አይፈራም ከማይፈራም በያንቺም የድርሻሽን እንየው እስክስታሽ አሸ ወይና ወይና ወይና አሸ ወይና ወይና ወይና እኛም ደስ ብሎናል ወይና ኮራም በምርጫሽ ወይና ብረት መዝጊያ ሚሆን ወይና አማቻ መጣሽ ወይና ለሙሽሮች ኩራትን እንጫወት ለሙሽሮች ክብርን እስቲ እንጨፍር ለሙሽሮች ደስታን እስቲ እንጫወት እስክስታ ለሙሽሮች ክብር ሚዜው ተነሳ ጨፍር ለሙሽሮች ደስታን እስቲ ሞቅ አርጉት በእልልታ ሽምናኑ ደገምናኑ ዛሬ ምናኑ ነይ ሽምናኑ ደገምናኑ ዛሬ ምናኑ ነይ ሽምናኑ ነገምናኑ ዛሬ ምናኑ ነይ ሽምናኑ ነገምናኑ ዛሬ ምናኑ ነይ እሽም እሽም እሽምናኑ ነይ እሽም እሽም እሽምናኑ